ነው።
እና ሰላም ነው።
ሰላም
አይ እንትን withdraw አድርግተን እሺ፣ ብሩ አልገባም እናትዬ።
መች ነበር?
አሁን በዚህ ስልክ ነው?
አዎ፣ በዚህ እሺ፣ ስንት ብር ነው?
እሺ፣
እሺ፣ አንዴ ጠብቀኝ። እሺ፣ check ላድርግ።
እሺ እናትዬ። እሺ። እ
ሀያ ሺህ ብር አዎ፣ ወደ እናትዬ።
ቴሌብር account ሀያ ሁለት ሰባ ሰባት ሰማንያ ዘጠኝ አርባ ስድስት አርባ ስድስት አዎ፣ እናትዬ። አዎ፣ confirm አድርጌልሃለሁ። ገብቶልሃል። check አድርግ።
እሺ እናትዬ፣ አመሰግናለሁ።